የለም
አቤት ጤና ይስጥልኝ።
አብሮ ይስጥልኝ።
ከአዳማ አስራ ስድስት shop ነበር የምደውለው።
እሺ እሺ የኳሱ system ኡ እየሰራልን አይደለም። ቴሌግራም ላይ ልካ ነበር ይስተካከላል ተብሎ ነበር፣ አልተስተካከለም።
okay። በ VPN ሞክራችሁታል?
በ VPN አዎ
በ VPN አልሞከርነውም፣ የለውም እኮ እንትን ኮምፒውተሩ VPN የለውም።
አዎ በ VPN እየሰራ ነው።
በ VPN ነው የሚሰራው?
አዎ customer ኦችም ጋር አይሰራም system ኡና እኛ ሰውቀናል፣ ግን ለጊዜው በ VPN እየሰራላቸው ነው።
okay VPN ታዲያ የለውም እኮ ኮምፒውተሩ እንዴት ነው የምናደርገው?
አይ ማውረድ ደግሞ ይችላል።
ትኬት እ? ማውረድ ይቻላል?
አዎ Chrome ማውረድ ይችላል።
okay በቃ እሺ።